hello hello ሰላም ጤና ይስጥልን።
ማታ withdraw አድርጌው እሺ
እና አየር ላይ ነው። እዛው አልገባም አልገባም።
እሺ
እዛ ላይ አልቀርልም አየር ላይ ነው።
እሺ
ከዛ እንትን ወዴት ነው የላከው? ወደ በቻፓ ነው በሳንቲም ፔ ነው የላከው?
እ?
በሳንቲም ፔ ነው በቻፓ
አይ በእንትን በቴ ወደ ቴሌ ብር እኮ በሳንቲም ፔ ነው በቻፓ ነው? ትላንት ማታ ነው አዎ
pending ላይ ነው እያሳየህ ያለው?
አዎ cancel የሚል ምናምን ያሳይ
እስኪ ስልክህን ትነግረኛለህ?
ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ሰባት ዜሮ ሰባት ዘጠና ሁለት ዘጠና ዘ- ዘጠና ሁለት እሺ
ሀምሳ አንድ አስራ አንድ ሀምሳ አንድ አስራ አንድ አዎ
መቼ ነው? ትናንትና ማታ አይደል?
አዎ ማታ ሶስት መቶ ብር
ስንት ብር?
ሶስት መቶ ብር
ገብቶልሃል እኮ አባቴ።
አልግራልኝ እዛው ካንስልድ የምለው ላይ ነው የ- እ?
ካንስልድ ይላል እዚህ ቀጣይ ቀጣይ እሺ ባይ ስንቴ ነው ሶስት መቶ ብር የሞከርከው?
እ፣ ሁለቴ
okay pending ላይ ነው የሚያሳየህ?
አዎ
እሺ አለ ቻፓ ሳውቅልህና እነሱ manually እንዲያስገቡልህ እነግራቸዋለሁ።
መቼ ይቆያል?
አዎ በጣም ብዙ transaction ስለሆነ ነው።
እሺ ንገሪኝ።
እሺ አባቴ እሺ፣ ስለደወልክ እናመሰግናለን።
እሺ እናመሰግናለን።
እሺ